ይህ ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ west 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረ ገጻችን ፍኖተ dot org F I N O T E dot O R G በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ነሐሴ 27 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ ሶስት ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በምዕራባውያን ተመርጦ በወያኔ መልካም ፈቃድ ምኒልክ ቤተ መንግስት የገባው ጠራር ነጠቅ ሹም ስልጣን ከያዘበት ጊዜ ጀምሮ ኢህአፓ ወያኔ ከኋላ ሆኖ ሁሉንም ነገር እንደሚቆጣጠርና የቀን ጅብ የሚለው ስያሜ እንዳያደናግር በተቻለው ሁሉ አስጠንቅቋል። አብዛኛው ተታሎ የደረሰው ጉዳትንም አይተናል። ዘንዶ ወያኔም አንገቱን ቀና እያደረገ ነው። ቆሰለ እንጂ መች ሞተ። በመላ ኢትዮጵያ ባሉ ቀውሶች ሁሉ ጀርባ ወያኔ ነበረ፣ አሁንም አለ። ቀደም ሲል የወያኔን መሰሪ እርምጃዎች በሚመለከት አቅርበን የነበሩትን የፍኖተ ዴሞክራሲ ሀተታዎች አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ቅዳሜ ነሐሴ 25 ቀን 2011 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ባደረገው አስቸኳይ ስብሰባ የኦሮሚያ ክልል ቤተ ክህነት ለማቋቋም እየተካሄደ ያለውን እንቅስቃሴ አውግዞ ድርጊቱን ህዝበ ክርስቲያኑ እንዲቃወመውና አገዛዙ ድርጊቱን እንዲያስቆም ውሳኔ ማስተላለፉ ይታወቃል። የኦሮሚያ ቤተ ክህነት አደራጅ ኮሚቴ በሚል ስም የተቋቋመው ሰብሳቢ ነኝ ባዩ ቀሲስ በላይ መኮንን ኮሚቴው ባለ ስድስት ነጥብ የአቋም መግለጫ ያወጣ መሆኑን ገልጿል። ቄሱ በመግለጫው ቤተ ክህነቱ በክልል ደረጃ እንዲዋቀር ላቀረበው ጥያቄ ቅዱስ ሲኖዶስ በሰላሳ ቀን ውስጥ መልሱን እንዲያሳውቀው መጠየቁንና ይህ ካልሆነ ግን ኮሚቴው አስፈላጊውን እርምጃ እንደሚወስድ ተናግሯል። እርምጃው ምን እንደሆነ በጋዜጣዊ መግለጫ ውስጥ የተገለጸ ነገር ባይኖርም ከዚህ በፊት በቄሱ እንደተነገረው ክልላዊ ቤተ ክህነት ማቋቋም መሆኑ ግልጽ ነው ተብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ወለጋ ሊቀ ጳጳስ ብፁዕ አቡነ ናትናኤል ለዜና ምንጮች በሰጡት መግለጫ የኦሮሚያ ቤተ ክህነትን ስለማቋቋም ጉዳይ ከዚህ በፊት ያሳወቀኝም ያማከረኝም የለም ካሉ በኋላ ቤተ ክርስቲያን በሀገራችን ከጫፍ እስከ ጫፍ ከፍተኛ ችግር ውስጥ ያለች መሆኗን ገልጸው በየቦታው የሚቃጠሉ ቤተ ክርስቲያናትና የሚሞቱ ካህናትና ምዕመናን በቂ ምስክሮች ናቸው ብለዋል። ከዚህ በተጨማሪም በእኔ አገረ ስብከት ሰበካው መዝሙሩን ቅዳሴውም በኦሮምኛ በአማርኛና በግዕዝ ነው ብለዋል። የጥያቄ አግባብ ነው ቢባል እንኳን ጥያቄ በተገቢው መንገድ ለቅዱስ ሲኖዶስ ማቅረብና መልሱን በትዕግስት መጠበቅ ይገባል እንጂ ከቅዱስ ሲኖዶስ ውሳኔ ውጪ ቤተክርስቲያኗን ሊከፋፍል የሚችል ሀሳብ ማራመድና ማጮ ተገቢ አይደለም ብለዋል። በኦሮምኛ ቋንቋ የቤተ ክርስቲያኗን ትምህርትና አገልግሎት እንዴት አድርገን እናስፋፋ እናጠንክር ብሎ ለውይይት የተሻለ ሀሳብ ማምጣት ይቻላል ካሉ በኋላ ቅዱስ ሲኖዶስን ማክበር ያስፈልጋል፣ ከዚህ ያፈነገጠ አካሄድ ከባድ መለኮታዊ ቅጣት አለው ብለዋል። እኔ በአንድ ቤተ ክርስቲያንና በአንዲት ቤተ ክህነት አምናለሁ። ከዚህ ውጪ የሚደረገውን እንቅስቃሴ ነፍሴን አስይዤ እፋለመዋለሁ፣ የአባቶች አደራም አለብኝ በማለት ጠንከር ያለ መልእክት አስተላልፈዋል። በተያያዘ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች በመጪው መስከረም አራት ቀን ከመስቀል አደባባይ እስከ አራት ኪሎ የሚደርስ ታላቅ ሰላማዊ ሰልፍ ለማካሄድ ያቀዱ መሆናቸውን በመግለጽ ጥበቃ እንዲደረግላቸው ለአዲስ አበባ አስተዳደር ከንቲባ ጽሕፈት ቤት ደብዳቤ አቅርበዋል። የሰልፉ ዓላማ በካህናትና በምዕመናን በቅድስት ቤተክርስቲያን ላይ እየደረሰ ያለውን ጥቃት በመቃወም ለሁሉም አካላት ለማሳወቅ እና እንዲቆም አጥፊዎች በህግ እንዲጠየቁና ወደፊትም ተመሳሳይ ጥቃት እንዳይደርስ መንግስት ተገቢ ዋስትና እንዲሰጥ በዚህ ጥቃት መስዋዕትነት ለተቀበሉ አካላት ቋሚ መታሰቢያ እንዲቆም የተፈናቀሉ ሰዎች ወደ ነበሩበት እንዲመለሱና ለወደመባቸው ንብረት ተገቢው ካሳ እንዲከፈል ለመጠየቅ ነው ተብሏል። ሰልፉ የተዘጋጀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች አንድነት ማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ መንፈሳዊ ኮሌጅ ደቀ መዛሙርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰዋሰው ብርሃን ቅዱስ ጳውሎስ ኮሌጅ ደቀ መዛሙርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገደ መለኮት ምሩቃን ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣቶችና ጎልማሶች ማህበራት ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰለስቱ ምዕት ማህበራት ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአእላፋተ ድምፅ የካህናትና ምዕመናን ጠናቶች ህብረት ነው። ባለፈው ወር ሐምሌ 11 ቀን በሐዋሳ ከተማ ንብረት የወደመባቸው ዜጎች ካሳ እንደሚሰጣቸው የሐዋሳ ከተማ አስተዳደር ገልጿል። በወቅቱ በርካታ ንብረቶች የተዘረፉና የወደሙ መሆናቸው የሚታወቅ ሲሆን ከነዚህ ውስጥ ተሽከርካሪዎችና በህንፃ ላይ የደረሰ ጉዳት ይገኝበታል ተብሏል። በአሁኑ ወቅትም ከተማዋ የተረጋጋች መሆኗ ሲገለጽ ከወንጀሉ ጋር ንክኪ ያላቸው ተብለው የተጠረጠሩ 68 ሰዎች በቁጥጥር ስር መዋላቸው ተገልጿል። ከተማዋ ወደ ቀድሞ የጸጥታ ሁኔታ የተመለሰች መሆኗን የመከላከያ ወታደሮች በከተማዋ ከመዟዟር በስተቀር የሚሰሩት ስራ የለም ተብሏል። በተያያዘ ዜና የወላይታ ህዝብ ዲሞክራሲያዊ ግንባር የተባለ ድርጅት በወላይታ አካባቢ የተጣለው አስቸኳይ ጊዜ አዋጅ እንዲነሳ መጠየቁ ተነግሯል። የድርጅቱ ኃላፊዎች ለዜና ምንጮች እንደተናገሩት ችግር ባለባቸው አካባቢዎች የአስቸኳይ ጊዜ አዋጅ መታወጅ ትክክል ቢሆንም በወላይታ የጸጥታ ችግር ሳይኖር አዋጁ መታወጁ አግባብ አልነበረም ካሉ በኋላ በአስቸኳይ እንዲነሳ ጠይቀዋል። የደቡብ ኢትዮጵያ ህዝቦች አብዮታዊ ግንባር የወላይታን ህዝብ የክልልነት ጥያቄ በአግባቡ ማስተናገድ ሲገባው ጥናት አደርጋለሁ በሚልና በሌሎችም ምክንያቶች ጥያቄውን ወደ ኋላ ለማስቀረት መሞከር ተገቢ አይደለም በማለት የድርጅቱ ኃላፊዎች ተናግረዋል። የተለያዩ የአደንዛዥ እጾች ወደ ሀገሪቱ ሲገቡና ሲወጡ የተያዙ መሆናቸውን ፖሊስ አስታወቀ። ባለፉት ጥቂት ወራት 186 ኪሎ ግራም ኮኬን፣ 9 ኪሎ ግራም ሄሮይን እና 1104 ኪሎ ግራም ካናቢስ መያዙንና 80 ተጠርጣሪዎች የተያዙ መሆናቸውም ተገልጿል። ከተያዙት መካከል 57ቱ ወንዶች ሲሆኑ 23ቱ ሴቶች መሆናቸውና ከነዚህም ውስጥ የናይጄሪያ፣ የብራዚል የኒዝዋላ እና የደቡብ አፍሪካ ዜጎች ይገኙባቸዋል ተብሏል። አብዛኛው አደንዛዥ ዕፅ የተያዘው በቦሌ አውሮፕላን ማረፊያ መሆኑም ከተሰጠው ማብራሪያ ለማወቅ ተችሏል። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73 337 ዋሽንግተን ዲሲ 20056 ዩኤስኤ ሲሆን በኢሜይል efdpu@aol.com የወያኔ የለም ልቦለድ ሲጋለጥ ያሰቡልን የተቆጩልን ብቻ ሳይሆኑ ወደ እሳቱ ሊጥሉን የፈለጉትም ነጋ ጡባ የወተወቱን ለምን ኢህአፓ ከሹሞቹ ተደራድሮ ህጋዊና ይፋ አይወጣም በሚል ነበር። ይህ ለምን ሊሆን እንደማይችል ምክንያቶች አቅርበን ልናስረዳ ሞክረናል። በቅድሚያ የሹሞቹ ተቆጣጣሪዎች የእኛን ፖለቲካ ተቃዋሚ የሆነውንና ሂደቱን ሊቀማችሁ የሚችለውን ኢህአፓ አርቁ ብለው አዘዋቸዋል። ለጥቆም ሹሙ ራሱም የወያኔ ልጅ በመሆኑና የጠራቸውም የኦሮሞ ጽንፈኞች ሁሉ ኢህአፓን ጠላት ብለው ከሰየሙ ዓመታት ያለፋቸው በመሆኑ ይፋ ወጡ ብለው ሊገድሉን ካልሆነ የምናተርፈው ምንም እንደማይኖር ያወቅነው የተረዳነው በመሆኑ ራሳችንን ለጥፋት መዳረጉ ምርጫችን ሊሆን አልቻለም። የኢትዮጵያ ሕዝብ ያልመረጠውና ጠባብ የሆነ ቡድን ኢህአፓንም ኢትዮጵያዊ ኃይሎችን ሊያጠፋ ይቅበዘበዛል እንጂ አያስተናግድም ብለናቸው ነበር። ከውጭ የሚገቡትንም ከቦሌ ቃሊቲም፣ ቂሊንጦም ሳይደርሱ ያጠፏቸዋል ብለን ተናግረንም ነበር። ሹሞቹ ድርጅቱ አይድረስብን ብለው ግን በድርጅቱ ስም ሊክዱና ጫማ ሊስሙ የወሰኑትን አንጃዎች ጋብዘው ድርጅቱ ገባ ገበረ ብለው ሊያወናብዱ የጣሩትን ህዝብ ያውቀዋል። ሹሞቹ ከወያኔና ከኢትዮጵያ ጠላቶች ተቆራረጡ ልቦለድ ቢነገረንም ቅንጣት ሊያማልለን ሳይችል ቀርቷል። ብዙዎቹ ሹሞቹን የደገፉበት አንዱ ምክንያት ወያኔን አስወገዱልን በሚል ነው። ገና ከመጀመሪያው ግን ወያኔ አለ አደባ እንጂ ከቶም አልተደፋም ስንል መቆየታችን የሚታወቅ ነው። የህዝብ አመት ጠንክሮና ተስፋፍቶ የወያኔ ኢህአዴግን ስርዓት ሊያፈርሰው ሲል የደነገጡት ባዕዳን ይህ ተገዢ የሆነላቸውን አገዛዝ ማዳን ለጥቅማቸው ወሳኝ ነው ብለው በመወሰናቸው አስረው አሲረው ሹሞቹን ለስልጣን ሊያበቁ ወሰኑ። ወያኔዎቹም የአሜሪካኖቹ ግፊት ባይጥማቸውም ማን ላይ ቆመሽ ማንን ልታሚ ሆኖባቸው የአሜሪካን ግፊት ስብሐት ነጋ እንዳለው መቀበል የግድ ሆነባቸው። ወያኔ ወደ ኋላ ኦህዴድን ወደፊት መመሪያ ተቀበሉ። ሹሞቹ ለስልጣን ከመብቃታቸው በፊት በዋሽንግተን ከተማ አሜሪካ በተደረጉ የምስጢር ስብሰባዎች ሰባት እጩዎች ቀርበውና ተጠንተው በሹሙ ላይ የወሰኑት ለእነሱም ታዛዥ ከመሆኑ ባሻገር ኢትዮጵያዊንን በሚለው ሊያደናገር ይበልጥ ይችላል በሚል ግምገማ እንደነበር በፊት እንዳወቅነው ያጋለጥነው ነው። ወያኔ ቆስሎ አደባ እንጂ አልሞተም። በሰሞኑ በባህር ዳር በተደረገው ግድያ ሹሞቹ ከወያኔ ተባብረው የፈጸሙት ለመሆኑ ምንም ጥርጥር የለም። ወያኔም በቅርቡ ባደረገው ስብሰባ ያብዬን ለምዬ ብሎ አዴፓ የተባለውን ቡድን ሲከስ ሲሞክርም ታዝበናል። ሹሞቹ ወያኔ አሜሪካ ተያይዘው በሕዝብ ላይ በደል እየፈጸሙ ናቸው። ወያኔ በአንድ በኩል በሹሙ ተጠቅሞ አማራውን ሊያጠቃ ሲጥር፣ በሌላ በኩል ደግሞ ሹሞቹ ሊረጋጉ አልቻሉም በሚል ወደ በፊቱ ቦታውና ስልጣኑ ሊመለስ እየጣረ መሆኑንም እናያለን። ከሹሞቹ ጎን ቆመው በወንጀሉ የሚያጅቡትና አስከፊ ሚና ያላቸው ዋና ዋና ቡድኖች ከወደ ሻዕቢያ ምድር መምጣታቸውንም በእይታችን ማስገባት አስፈላጊ ነው። ወያኔ አለ። የወያኔ ዘረኛ ስርዓት በሹሞቹ አማካኝነት እየቀጠለ ነው። የወያኔ ህጎችና አዋጆች እንዳሉ ናቸው። የወያኔ ጸረ ኢትዮጵያ ጸረ አማራ አቋም ሹሞቹን ይወዘውዛል። የእነዚህ ደግሞ በጭፍን ጸረ አማራ ኦነጋዊ አቋም የተለወሰ በመሆኑ አስከፊ ሆኖ መከሰቱ አልቀረም። ከላይ ሆኖ ሹሙም ሲቀስት ሲያደናግር፣ በየመንደሩ ግን እሱም ራሱ በሚደግፈው መንገድ ጸረ ሕዝብ ድርጊቶች ይፈጸማሉ። በባህር ዳር፣ አዲስ አበባ የተደረጉት ግድያዎችና ፈናዎች የሹሞቹና የወያኔ ስራ ለመሆኑ በቂ መረጃ አለ። የባልደራስ መሪዎችን ጋዜጣዊ መግለጫ በጥባጭ ዱርዬዎች ከታከለ ኡማ ጋር የሚውሉና በእነሱም ትዕዛዝ የሚበጠብጡ ወሮ በሎች መሆናቸው ታውቋል። ኦነግ በጠራራ ፀሐይ ሀያ ባንኮችን ሲዘርፍ ትንፍሽም ያላለው ሹም በእነማን ላይ የውሸት ምላሱን እንደሚዘረጋ ማወቅ መታዘብ ችለናል። በተቃዋሚዎቹ ላይ የሚያቀርበው ክስና ወንጀሉን ለመሸፈን የሚያደርገውም ጥረት ምንም አዲስ ዘዴና ብልህነት የለውም። በአፄ ኃይለሥላሴ ዘመን ሳይቀር የሚታገሉ ተማሪዎችን ፈተና ማለፍ ያቃታቸው በእንቁላልና ቲማቲም የጠገቡ ይባል ነበር። ደርግ በኢህአፓ ላይ ያወረደው ውርጅብኝ ህዝብን እስከ ማሳት መድረሱ ይታወቃል። በእነመለስ ጊዜም እንደዚሁ። ከዚህ ሰኔ ካጣ ልፈፋ ተውሶ ሹሙም በውጭ ሀገር ነዋሪ በሆኑት ላይ ያወረደውን ስድብ ሰምተናል። የደላቸው በጠበጡን ሊልም ያው እንደተለመደው ጥሯል። በውጭ ሀገር ተሰደውም ሆነ በሌላ ምክንያት የሄዱ ዜጎች በሚልኩት ገንዘብ የሚንቀሳቀስ በጀት ይዞ ለጋሾችን መዝለፍ ጡት ነካሽነት መሆኑ እንዳለ ሆኖ በውጭ ሀገር ያለው ኢትዮጵያዊ ደልቶት ነዋሪና አገርን ሊበጠብጥ ፈላጊ አይደለም። ለድሎትማ የወያኔው ኮሎኔል ቤተ መንግስት ገብቶ የለ በውጭ ሀገር ነዋሪ ኢትዮጵያውያን ለሹሞቹ ድጋፍ ሰጥተው እንደነበርም ይታወቃል። ግን እያዳሹ ሞቹ ዘረኞችና የወያኔ ግርፍ ጠባብ ብሔረተኞች ጸረ አማራ፣ ጸረ ኢትዮጵያ መሆናቸውን ሲገነዘብ ድጋፉን ነስቷቸዋል። አዋጣ ያሉትንም ገንዘብ አላዋጣ ያለውም ለዚህ ነው። ያዋጣውንም ማስመለስ አለበት የሚባለውም ለዚሁ ነው። ብዙ ጊዜ ሳይወስዱ ሹሞቹ ነፈሰባቸው። ስግብግብ ዘረኞች በመሆንና ዘረኛ ዱርዬዎችን አቅፈው ደም በማፍሰስ ማንነታቸውን አሳዩ። የኢትዮጵያን ታሪካዊ ሰንደቅ ዓላማ በቡድናቸው ባንዲራ ሊተኩም ሲፍጨረጨሩ ታዩ። ጠባብ ብሔረተኛ ስርዓትን የራሳቸው አድርገው ቀጠሉ። የህዝብን የዴሞክራሲ ጥያቄ ተጻረሩ፣ አፈኑ። ወያኔን ነካነካ ያደረጉት ለማደናገር ፖለቲካ መሆኑንም ህዝብ እያደር እየዋለ ሊገነዘብ ችሏል። እነ ስብሐትና አባይ ፀሐይ አይነቶቹ ተከሰዋል፣ ተይዘዋል። የሙስና እቴጌ አዜብ ምን ደረሰባት? በአዲስ አበባ ቤቷ ፈረሰ። የሹሞቹ አደናቂዎች ራሳቸው ከሻጋ ጋር ከህዝብ ተደብቆ የተፈጸመው ስምምነት ራሱ ኪሳራ እንደሆነ በመተቸት ላይ ናቸው። በነሳውዲ ትዕዛዝ ከሻጋ ጋር ሰመርኩ ያሉት ሹሞች እንደገና እንበለውና ነፍሶባቸዋል። ጥቂት ዘረኛና የተደናቀሩ ወሮ በሎችን ይዘው አገራችንን ቢበጠብጡም ይህ እቅዳቸው መክሸፉ አይቀርም ሲል ህዝብ በእምነት እያረጋገጠም ነው። በመደራጀትና በመዘጋጀትም ላይ ይገኛል። ወያኔም በቅርቡ ተሰብስቦ በሰጠው መግለጫ አሁንም አዛዥ ናዛዥ አቋምን ማንጸባረቁ አልቀረም። ሹሞቹና ተከታዮቹ በአዲስ አበባም በባህር ዳርም የሚፈጽሙትን ግድያና አፈና ራሱ የአማራው ጥፋት ነው በማለት ወደፊትም ከመጋዣቸው ከአዴፓ አንሰራም እስከ ማለትም ደርሷል። በአዴን አዴፓ ከጥንት ጀምሮ አማራውን ለወያኔ አሳልፎ የሰጠና የጎዳ መሆኑ እየታወቀ በነ ብርጋዲየር ጀኔራል ግድያ ተባባሪነቱ ተጋልጦ እያለ ሹሞቹን እንደታገለ አድርጎ በማቅረብ ለህዝብ መነሳሳት ለሹሞቹም ወንጀል ተጠያቂ አድርጎ ለማቅረብ መጣር መቼም የወያኔ የተለመደው የህዝብ ንቀት ነጸብራቅ ነው። ሹሞቹ ኩሩ ኢትዮጵያዊ የሆነውን የኦሮሞ ህዝብ ቅንጣትም አይወክሉም። ጸያፍና የተደናቆሩ ክፍሎችን ይዘው አገር የሚበጣብጡትን የኦሮሞን ህዝብ አይወክልም፣ አይመለከትም። ዘረኝነታቸው ለከት የለውም፣ ግን ህዝብን በሞላ የሚያደናግር ሊሆን አይችልም። የኦነግ አቋም ድጋፍ አልባ ሆኖ በፖለቲካ ምድረ በዳ ለፈረንጁም ለአረቡም ለሻቢያውም እያደሩ ባክነው የቀሩት አቋማቸውን፣ ጥበታቸውን፣ የአኖሌ ቅርሻታቸውን ህዝብ አልቀበልም አላምንበትም በማለታቸው ነው። ሹሞቹ ዛሬ የለየላቸው ነፍሰ ገዳዮችና ጠባቦች በዙሪያቸው ኮልኩለውና በሀገር አሰማርተው ህዝብን እርስ በርስ ቢያጋጩም አማራውን እንደ ህዝብ ለማጥፋት ቃዥተው ቢንቀሳቀሱ እድሜያቸው አጭር ለመሆኑ ምንም ውርርድ አንገባም። ህዝብ ያባረራቸዋል። በምናውቀውና ባየነው ፍጥነትም ላጥ ብለው እንደሚፈረጥጡ ምንም ጥርጥር የለም። ተቃዋሚ ነን ከህዝብ ጎራ ነን ሲሉ የነበሩ አስመሳዮችም ዶሮ ሳይጮህ ህዝብን ከፍተውና የሹሞቹን ጫማ ስመው የህዝብ ጠላቶች ደጋፊዎች መሆናቸው ከወዲሁ ተጋልጧልና ከእንግዲህ ህዝብን ሊያወናብዱ የሚችሉ አይሆኑም። ህዝባዊ ፍርዳቸውን መስጠት ግን የህዝብ ግዴታ መሆኑ ይታያል። ወጣም ወረደም ሀገራትን ትግሉ በሚገባ መደራጀትን፣ መተባበርን፣ ለጥቃት ራስን አጋልጦ አለመገኘትን የግድ ይላል። ወዲ መገርሳዎች ከነወዲ ዜናዊ የተለዩም የተሻሉም አይደሉም፣ ያው ናቸው። ከስም ለውጥ ባሻገር ሁለቱም አረመኔ ዘረኞችና ጸረ ኢትዮጵያ ቡድኖች አገዛዞች ናቸው። አገር አድን ትግሉ ተጠናክሮ መቀጠሉ የግድ የሆነውም ለዚህ ነው። ኦዴፓ ኦህዴድ ከስልጣን ተወግዶ የሽግግር ሂደት እውን መሆን አለበት። ለዚህም በሁለገብ መንገድ መደራጀትና መታገል ግዴታችን ሆኗል። ባለመደራጀትና በመከፋፈል አንመቻቸው። ለኢትዮጵያ ስንል መተባበርና በህብረት ታግለን አገራችንን ከጥፋት ማዳን መቻል አለብን። ለትግል ተነሱ፣ ከኢህአፓም ጎን ተሰለፉ እንላለን። ወያኔ ኢህአዴግ ይውደም። ኢትዮጵያዊነት ያሸንፋል። ሁሉም የፖለቲካ እስረኞች ይፈቱ።
አያውቁንም፣ ለካ አያውቁንም፣ አያውቁንም፣ እኛን አያውቁንም፣ አያውቁንም፣ እንዴት አያውቁንም? ያላወቅን ኢትዮጵያዊ ነን። አያውቁንም፣ ለካ አያውቁንም፣ አያውቁንም፣ እኛን አያውቁንም፣ ባያውቁንም፣ አርፋችሁ አያውቁንም፣ ያላወቅን ኢትዮጵያዊ ነን። ኢትዮጵያ ይገባሻል ክብር ውዳሴ እናቴ እንዲርቁም የማትበሽ ኢትዮጵያ ለማንነት ልትቀለኒ ኩራቴ ከፍ ላርገው ሰንደቅ ዓላማሽ ምናላት ምን ሰሩ ማናላት ለሚሉ ለአገሬ ይልቁስ ላሰቡ የቱ ጋር ያዝናሉ የማዕፀን ድንጋይ አንተ ታሪክ ሙዳይ አገሬ ቀድመሽ ስትዘገይም ትሆኛለሽ ከላይ አገሬ ሆይ አገሬ ሆይ አገሬ ሆይ አገሬ ውሃም ሳይጠማ ሰላም ሳይርበን ድል ሳይደፍረን ኢትዮጵያ ኑርልን ቁጣው የነብር ግርማው የአንበሳ ከታች ነው ዘረኝነት ዳግም ላይጨፍርብን ትግላችን ይቀጥል። ዛሬ አፉን ሞልቶ ኢህአዴግ አልቀጠለብንም፣ ዘረኝነት መልኩን ቀይሮ አልሰፈረብንም የሚል ካለ ህሊናውን የታወረና የሴራው ተጠቃሚ የሆነ ብቻ ነው። በማያወላዳ መንገድ ሹሙ የኦሮሞ የበላይነትን ማለትም የኦህዴድን የበላይነት እያሰፈነና የወያኔዎቹን ስርዓት ነፍስ ዘርቶ እያስቀጠለ ነው። ጅብ ቢበላ ይሻላል ወይስ አዞ ቢሉት ምን ገዶኝ፣ ሁሉም ባገጠጠ ጥርሱ ነው የሚሰለቅጠኝ ያለውን ሰው ያስታውሷል። ሹሞቹ ከመቀሌ መጡ፣ ከወለጋ አጋሮ፣ ጭቆናው እስከ ቀጠለ ትግላችንን መቀጠል ያለበት ይሆናል። ሹሙ ለኢትዮጵያ ሳይሆን ለራሱ ቡድን ብሔር፣ ለባዕዳን በባዕዳን የተሰየመ መሆኑ ዛሬ ገሃድ ሆኗል። የማደናገሪያውና ጫቁላው ጊዜ አክትሟል። ሹሙ ለስልጣን ከበቃ ጀምሮ ብዙ ጊዜንም ሳይወስድ በብሔርና በሃይማኖቱ ሰዎች የተከቦና ቁልፍ ቁልፍ ቦታዎችን ይዞ ለመቀጠል መወሰናቸውን ግልጽ አድርጎታል። ሰውየውና ጓደኞቹ የተለያዩት ከወያኔነት ጋር ሳይሆን ከኢትዮጵያዊነት ጋር ነው። ነውር ያደረጉት ሙስናን ሳይሆን የወያኔን ጥፋት ነው። ያውም ሙሉ በሙሉና መሰረት በያዘ መልኩ ሳይሆን ወንጀለኞቹን አቅፎ በማስቀጠልም ነው። በሂደቱ ግለሰቦች ሰለባ ሆነው በካቴና ብናያቸውም ተያዙ ተብሎ ከተሰጣቸው ሰይጣናዊ ምስል ጋር ቢታዩም ህዝብ ፍላጎት አንጻር ዋናዎቹ ሰይጣኖች አልተነኩም። ስርዓቱ ቅንጣትም አልተለወጠም። የፖለቲካ እስረኞች በሺዎች ደረጃ አሁንም እየማቀቁ ናቸው። ከርቸሌዎችና ማዕከላዊዎች ፈልተውና በርክተውም አሉ። ግብረ ስየል አልቆመ፣ ወያኔም አልተነነ። የለመደባቸውና ቀደም የሹሙ አለቆች ወደ መቀሌ ሸሹ ቢባልም ዛሬም ህዝብን እያናከሱና በተለይም አማራውን ሊያወድሙ እየሰሩ ናቸው። አገሩን ሁሉ ያመሰው ተንኮላቸው ዛሬም በጎንደር ህዝብ ላይ አነጣጥሮ መቀጠሉን መታዘብ እንችላለን። ጎንደር ከታመሰ ማንስ ስለ ወልቃይት ጠገዴ፣ ቋራ ይጠይቀናል በሚል የተለሙ ሲሆን ከውስጥም አስመሳይ አማሮችን በክህደቱ ጎዳና መጭ እንዳሏቸው ማወቅ ተችሏል። ፊንፊኔ፣ ድሬዳዋ ወዘተን በሚል ህዝብን የሌለ ታሪክና ቁጥር ሰጥተው ትኩረቱን በክፍፍሉና በርስ በርስ ግጭት ላይ ለማድረግ እየጣሩ ናቸው። በአዲስ አበባና ሌሎች ቦታዎችም የተጣደፈ ሰፈራና መታወቂያ ያደለው ከመጪው ምርጫ አንጻር ላቀዱት ሸር ማጠየቂያ መሆኑም አልጠፋንም። ሙሴ ከፈርዖንም ጋር ነበር በሚል የሹሙን 28 ዓመታት ያስቆጠረ ወያኔነት ሊደብቁ የሚጥሩት ዛሬ ቁልጭ ብሎ የሚታየው የሹሙ ወያኔነት ማለት ዘረኛነት፣ ጠባብ ብሔረተኛነት ዋሾዎች ብሏቸዋል። ሹሞቹ ለውጥ ይዘን መጣን ካሉ ጀምሮ ስንት ህዝብ አለቀ? ብሔራችን በሚሉት ሽፋን ስር ስንቶቹስ ህዝብን ፈጁ? የጦርነት አውድማዎች ቀነሱ ወይስ ጨመሩ? ወያኔዎቹ በየእርከኑ ሲነሱ ማን ተካቸው? አይናችንን ከፍተን በሐሰት ዜናዎችና መሰሪ ቅስቀሳዎች ሳንደናገር ግንዛቤ መያዝ ከቻል ሹሙ ትግላችንን ሊያስቆም ሊያደናቅፍና ኢትዮጵያዊ ህዝባዊ ለውጥን ሊያሰናክልና የወያኔን ዘረኝነት በራሱ ቡድን ዘረኝነት የበላይነት ለመተካት የመጣ መሆኑን መገንዘብ እንችላለን። ከፊት ለፊት ሳይውሉ ሳያድሩ በብሔርና ሃይማኖት ደረጃ ያደረጉትን ሹምሽር መመልከት ይገባናል። ወንጀለኞችን በዚህ በዚያ ሊታረቁ ሲማለዱ ሲጥሩ፣ ወደ ጎንደርና ሌሎች አካባቢዎች ግን ሽማግሌ ሳይሆን ጦራቸውን ልከው ጭፍጨፋ እንደሚያካሂዱ አይተናል። የጎንደር ህዝብ ሰቆቃ ለዚህ መረጃ ነው። ወንጀለኞቹ የትኞቹ ተያዙና ተቀጡ? አማራና ክርስቲያንን በሜንጫ በጎራዴ ባዮችና አዲስ አበባንም ልንይዝ ድሬዳዋንም ገቢ ልናደርግ ተነስተናል ያሉትስ የሹሞቹ አጋሮችና የክብር እንግዳ አይደሉምን? ለተራቡ ህጻናትና ለተበደሉት ሚሊዮኖች ማን ደረሰላቸው? ደብዛቸው የጠፋው የበርካታ እስረኞች መዳረሻስ መች እስካሁን ታወቀ? ተነገረ? ሙስና ከተባለስ የትኛው ነጻ መርማሪ ኮሚሽን ተመሰረተ? ክንፈን አስሮ ፈትለ ወርቅና አዜብን መሾም ፍትሃዊ ነው? አባይን ትቶ በረከትን መያዝስ ትክክል ነው? አባዱላ ገመዳስ፣ ሌሎች የኦህዴድ ዘራፊዎችስ? የሲዳሞን ህዝብ ገዳይ ኃይለ ማርያም ደሳለኝ፣ ሽፈራው ሽጉጤስ ተሿሚ መሆናቸው ምን ይባላል? የደርግ ወንጀለኞችንስ አማካሪ ማድረግ ምን ማለት ነው? በዚህ ላይ ሻዕቢያን ማቀፍና የሀገር ፖለቲካን ወደ ሳውዲ አዘንብሎ ማዛባት የሚያደርሰውና ያደረሰው ጉዳትስ? በታሪካዊው ለገሃር ላይስ የአረብ ባለቤት መሰየም ጥቅሙ ለማን ነው? አየር መንገዱንስ ለባዕዳን ለመሸጥ ሩጫውን ምን አመጣው? ለመሆኑ ተጨባጭ ኢትዮጵያን የሚበጅ የሚታደግ ፖለቲካን ሹሙ ሲከተል መሽታየ መለፈፍ መሆን አይደለም። ማደናገር ስራ መስራትና ለሀቅ መቆም አይደለም። ነጋ ጠባ ከውሸት ወደ ውሸት መጓዙ በተወሰነ ጊዜ የሚጋለጥና የሚከሽፍ መሆኑን ሹሙ ማወቅ ሲገባው አሌ ካለ ተሞክሮ በመጥፎ ሁኔታ ያስተምረዋል። ተቃዋሚ ድርጅቶች አሁንም አሉ። አሁንም የሚተቹት እንደ ፍኖተ አይነት ሬዲዮኖች አሉ። ሁሉም የገዢዎቹ የገደል ማሚቴዎች አልሆኑም። ኢህአፓም የሽግግር ሂደት እውን ይሁን በሚለው ህዝባዊ አቋም ጸንቶ ይገኛል እንጂ ብሔረተኛ ኢህአዴግን ነጻ አውጪ ብሎ አልተቀበለም፣ አልረከሰም። ሐቁ ይህ ነውና ዛሬም ቢሆን ታሪካዊው አገር አድን ትግላችን በተቀነባበረ መልኩ መቀጠል አለበት ባይ ነው። ለህዝብ የምናደርገው ጥሪ ያመጽ ነው፣ ኢህአዴግን ለማውደምና ዘረኝነትን አጥፍቶ ኢትዮጵያዊነትን ለማጠናከር። ስለዚህም ደጋግመን እንጠራ እንደነበረው ሰርቶ አደሩ በአድማ እንዲነሳ የሙት ከተማ አድማዎች በአዲስ አበባ፣ በጎንደር፣ ድሬዳዋ ወዘተ እንዲከሰቱ በአየር መንገዱ የሰራተኞች የሥራ ማቆም አድማ እውን እንዲሆን ጥቃት የበዛበትና የዘረኞች ሰለባ የሆነው ህዝብ ራሱን እንዲያደራጅና እንዲያስታጥቅም ጥሪ እናደርጋለን። ጨቋኙ በስልጣን ላይ ያለው ቡድን ሲሆን የህዝብን ደህንነት ጠባቂ ራሱ ህዝብ መሆን አለበት። የሹሞቹ ይዘትና ዓላማ ግልጽ ነው። ዘረኝነትን ሊያጠፉ ሳይሆን የዘረኛውን ማንነት ከግደይ ወደ ግርባ ለመቀየር ብቻ ነው። በዚህ ላይ መደናገር የራስን ቀንበር ማክበድና አገርን ወደ ማጣትም መጓዝ ነው። በቸልታና በሞኝነት አገራችንን ለገንጣዮችና ጠባቦች ልንሰጥ አይገባምና በአገራችን ስም ለአገራችን ስንል በህብረት ትግላችንን ማጠናከር ይገባናል። በዚህ ግዳጅ ኢህአፓዎችም ህዝብን በማደራጀትና በማታገል ኢትዮጵያ የጫነችባቸውን ግዳጅ እንዲወጡ አሳስበናል። ታሪካችንን፣ ስማችንን በትግል ማደስና ከህዝብ ጎን ቆመን አገር ማዳን ቃል ኪዳናችንን አድሰናል። የመንጋው ጫጫታና የባዕዳንን ጸረ ኢትዮጵያ ዘመቻ ጥሰንና አሽቀንጥረን በመጣል ተጨባጩን ሁኔታ አለግርዶሽ በማየት ለማይቀረውና አገራዊ ትግል ራሳችንን ማዘጋጀትና በቃል ሳይሆን በገቢርም መታገል አለብን። በጫጫታውና አድርባዎች ኡኡታ ልንመራ ወይም አንገት ልንደፋ ከቶም የሚጠበቅ መሆን የለበትም። ሹሙ ኢህአዴግን ጠግኖ ማስቀጠል ሲል ሐቁ ጥገና የሚለው ሳይሆን ማስቀጠል የሚለው ነው። ደማችንን የገበርንለትን ክዶ የጠላነውን ሊያሰፍንብን ነው በግልጽ የተናገረው እቅሉ። እያደረገ ያለውም ይህንኑ ነው። ማንን ሾመ? በግልጽ ዘረኝነት። ምን ምን አከናወነ? ህዝብ አለፈለት ወይስ ሊያልፍለት እርምጃ ተጀመረ ወይስ ሰቆቃው ስቃዩ ጨመረ? መልሱ ግልጽ ነው። ኢትዮጵያ በአደጋ ላይ ናት። አደጋዎቹ ገዢዎች ነን ባዮቹ ናቸው። እውን ወያኔ ተወገደ? ስብሐት ነጋ ከነዘረፈው ገንዘብ አሁንም በአዲስ አበባ እየተንፈላሰሰ ነው። አሁንም ገንዘብ ከየባንኩ እየጠፋ ነው ብለውን የለ? ሳሞራ ጊዮን ሆቴል ነው የሚዘንጠው ወይስ በብዘት? የክንፈ ዳኘውስ ወንድም ተፈቶ ዱባይ ደርሶ ሸራተን ተመልሶ መቀሌ ሳይሆን አዲስ አበባ ነው። ስንትና ስንት ቢሊዮን ከባንክ ያዘረፉት ኦነጎች በውድ ሆቴል በአዲስ አበባ በኢትዮጵያ ሕዝብ ገንዘብ በመደላቀቅ ላይ ናቸው። በረከት ስምኦንን ወደ አዲስ አበባ መልሱት ማዘዣን ሹሙ ስለምን ጻፈ? ሕገወጥነት በመዲናይቱ ሳይቀር ተስፋፍቶ አለ። የታጠቁ ዘራፊዎች እነማን ናቸው የሚለው ለሕዝብ ምስጢር አይደለም። በየኮሚቴዎቹ አስታራቂና የክልል ድንበር ጥያቄ አዋሳኝ በሚል የሾማቸውን ስናይ ምንኛ እየቀለዱም እንደሆነ መረዳት እንችላለን። ወልቃይት ጠገዴ የትግራይ ነው ብለው በመርሃ ግብር መድበውና ካርታ ሰርተው የነበሩት ወያኔዎች ራሳቸውን ሳይቀር ሾሟቸዋል። በድሬዳዋ የአንድ ብሔር ሰልፍስ ጀርባ ማን ቆመ? ሹሞቹ አርባ አርባ ሀያ የሚለውን የዘረኞች ቀመር አንሽርም ብለው በይፋ ቆመዋል። የክልል መርዝ ሊወገድ ቀርቶ ይስፋፋ እየተባለም እየተደረገም ነው። ወያኔ ያቀደውና የሚፈልገው ሽንሸና በአፋር፣ በጎንደር ወዘተ ጸረ ሕዝብ ዘመቻው አልረገበም። ዛሬም ወያኔ አለ። ዛሬም ዘረኝነትን መሰረት ያደረገው አገዛዝና ስርዓት አለ። የሕዝብን ትግል አደናቅፎ ወያኔን ከጥፋት ያዳነው ሹሙ ነው። በአሜሪካ ተመርጦና ሰልጥኖ ሐቁ ሲነገር የሚያማቸው ይመማቸው እንጂ ሹሙ ለወያኔ ስርዓት ጠበቃ ነው። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢህአዴግ ይውደም። ድል ለኢትዮጵያ ሕዝብና ኢትዮጵያዊነት።
Abu Lekba, you went to Cuba. Hagar Natina.
ሰሊጥ ያጡ ጸረ ህዝቦች ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር። በካዝና ይዞ የመጣውን ሰሊጥ ሴራ፣ ተንኮልና ሸር ግን 27 ዓመት ስለተጠቀመበት አረጀ፣ አፈጀ፣ ዋጋ ቢስ ሆነ። ይህን ህዝብ ሲረዳ ወያኔ ግን ገና አልገባውም፣ ደድቧል ሊባልም ይቻላል። የተቸነከረው ግብዙ መሪያቸው ለምሳሌ የዱርዬ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው። አዜብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጭ የሚያምናት እንደሌለ መረዳት አልቻለችም። ወያኔ ከስሯል ከህዝብ ግምገማ አንጻር። እንዳልነው ግን አሮጌ ውሻ አዲስ ጨዋታ አይለምድም ነውና እነ ስብሃትና መሰሎቹ በስስቴ ዘመን የሰራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ። ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጨብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል። ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ። ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግም አጃቢ ጽንፈኞችን መንጫጫታቸው የሚጠበቅ ነው። ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል። የጉልቻ ለውጥን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል፣ ይፈልጋል። በሌላ አነጋገር ወያኔ ጊዜ አልቆበታል ማለት ነው። ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነ ቀጠሯቸው መጥቷል። ከደርግ ጊዜ ጀምሮ ወንጀል የፈጸሙብን ክህደት የፈጸሙብን አለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም። በቃ ነው መልእክቱ። የሰማ ይስማ፣ ያልሰማ ይግማማ ተብሏል። ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነቅም ሊነቀንቅ የሚፈልገው ጦር ይህንኑ ነው። የጽንፈኞች መፍላት መበራከት ከዚህ ጋር የተያያዘ ነው። ባዕዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ስያሜም ተሰጥቶት አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ሲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስመስሎ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። የሰሜን ሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራሱን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም፣ አልሰማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ጠቀሜታቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የክፍፍል ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ ባዕዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሄዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ገንጣዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቅኝ ገዢ ናት የሚሉትና የፈረደበትን አማራ ጭራት የሚያደርጉትም አለ ምክንያት አይደለም። ይህ ክፍፍልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገል አቅቷቸው ቆይተዋል። ይህ ገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካት ይዞ ሊጥለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ሕዝብ የማይመለከት ቧልታ ይሉት ወለፈ እንዲህ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የተለቸን የክፍፍል ወጥመድ ነው። ለኦሮሞ ህዝብ እነሆ የእናንተን ሰው ኃላፊ አድርጌያለሁና ተባበሩኝ፣ ትግልንም አቁሙ ለማለት ነው። ሶስት የኦሮሞ ተወላጅ ፕሬዝደንቶች፣ አንድ የወላይታ ጠቅላይ ሚኒስትር ለህዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራ ሰው ለህዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ህዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሷል። ልደቱ የተባለው ከሃዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ ለማሳመንም ወርታፍሮና ማንዴላም ተብሎ የወያኔን እርኩስ ተልእኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስታወስ ይበቃል። ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። የሀገራችን ሰው፣ የጅብ ገበሬ፣ የዝንጀሮ ገልጓይ ሁሉም በየበኩሉ እበላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢህአዴግ የሚለውን ጭንብል ወያኔ በአብላጫው አጥቆ ሲጠቀምበት መቆየቱ ምስጢር አይደለም። እስቲ እኛም ለጥቂት ጊዜም ቢሆን ተራይ ድረሰን የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያውም ይህ ከተቻለ ያው ወያኔ አልሸሹም ዞር አሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያታልል የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነ ስብሃትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁ ሲያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጥታ እንድትለማ እነ ወልቃይት ጠገዴ ጸለምት ተጠቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት ይህንንም እየሞከሩ ናቸው። ዛፎች የእኛ ጠማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የእኛው ጠማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው። በወያኔ ገፋፊነት ወይም በሀገር ጠላቶች ድጋፍ ከየስርቻቸው ብቅ ብለዋል። ጽንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልዕኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት፣ መከፋፈል፣ ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ፣ መከፋፈል፣ ጎጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይታረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዴሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መልክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደድለት አይገባም። አላጋጅ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። ሐቁ ይህ ነው። ወያኔን ለማስወገድ ትግላችን ይፋፋም፣ ይቀጥል። ሁሉም ደንቃራዎች ይወገዱ። ይቅር ከእኔ ማለት ይበቃሃል። ትዕግስትህ ሲበዛ አስንቆሃል። ይቅር ከእኔ ማለት ይበቃሃል።
የኔ ናቸው ብለው ምን ትጠብቃለህ? ኦ አገሬ በይ በቃ ከእንግዲህ ሂዳ ኦ ኢትዮጵያ በይ በቃ ከእንግዲህ ሂዳ በቃ በቃ ተነሳና እንውጣ በቃ ከችግሩ ተራራ በቃ ያደፈረሱትን በቃ ጉድፉን እናጥራ በቃ ታሪክነታችን በቃ በባንዳ ተደፍሮ በቃ ዛሬ ነገ የሚያሰኝ በቃ የለውም ቀጠሮ በቃ ቀጠሮ በቃ ቀጠሮ በቃ ቀጠሮ በቃ ቀጠሮ በቃ
ሮጌ መጥረጊያ ቤት አያጸዳም። ለዓመታት የተደመጡ የትግል መፈክሮችን ዛሬም የምናሰማቸው መለወጥ አቅቶን ሳይሆን አሁንም ዛሬም ወቅታዊና ምላሽ ያጡ በመሆናቸው ነው። ህዝባዊ መንግስት ይመስረት፣ ዴሞክራሲ አለገደብ ለጭቁኖች፣ መሬት ላራሹ፣ ሉዓላዊነት ለኢትዮጵያ፣ መብትና እኩልነት ለህዝብ፣ አገራዊ ኢኮኖሚ ይገንባ ወዘተ ከአርባ በላይ ዓመታት ሲጠየቁ ቆይተው አሁንም ምላሽ አላገኙም። ስለዚህም አሁንም ዋና ሆነው መስተጋባታቸው ተገቢ ሆኖ ይገኛል። የመፈክሮችን ወሳኝነትና ወቅታዊነት ግን ክብደት ሰጥቶ መያዝ አስፈላጊ መሆኑ አከራካሪ አይደለም። ከሁኔታው ጋር የማይጣጣሙ ወይም ሊሆኑ የማይችሉ መፈክሮችን አንስቶ የህዝብን ተገቢ ትኩረት ማዛነፍ ሆነ ከንቱ ማድረግ የሚጠቅም አይሆንም። ለምሳሌ በወያኔ ላይ ማዕቀብ ሲጠራ ቆይቷል። ውጤቱ ግን ሙሉ በሙሉ አመርቂ ሆኖ አልተገኘም። የወያኔን ሸቀጥ የሚያራግፉብን ተቃሞች ላይ ማዕቀብ እናድርግባቸው ሲባል ዓመታት አልፈዋል። ግን አሁንም በእብሪት እያራገፉብን፣ እኛም ተገኝቶ በሚል ይመስላል ገዢ ተጠቃሚ እየሆንን ነው። የአዜብ እንጀራ፣ የወያኔ ወይንና ቢራ የሚሸጡ ምግብ ቤቶች በባዕድ አገሮች ሞልተዋል። ከኬንያ እስከ አሜሪካ፣ አውስትራሊያ የምናየው አሳዛኝ ሀቅ ነው። የወያኔ አየር መንገድም ተጓዦች ሲቀንሱ ማየት አልቻልንም። ባዕዳንም ይህን አየር መንገድ እንዳይጠቀሙ ሰፊ ቅስቀሳ ማድረግ ሲቻል ሀም አልተባለም። እንዲያውም ዘጠና አምስት በመቶ የወያኔ ጠቃሚ አየር መንገድ የሆነውን የሀገራችን ብሎ ለማራገብ ጥረቱ እንደቀጠለ ነው። ወያኔዎችንም በግለሰብ ደረጃ አግሉ፣ ራቁ፣ ፊትነሱ፣ አስጨንቁ የተባለውንም ተገቢውን ጆሮ ያገኘ አይመስልም። ይህ በዚህ እንዳለ ይህ ተግባራዊ ባልሆነበት ወደ አገር ቤት ለቤተሰባችሁ ገንዘብ መላክ አቁሙ የሚለው ጥሪ ሞኝ ወርውሮ ቢስት የወጋ ይመስለዋል እያሰኘብን ነው። በእኛ በኩል የጭልፊት ሙከራ መባሉ ባይቀርም በዚህም ተላከ በዚያ በሀገር ውስጥ እስከ ጠፋ ድረስ ተጠቃሚው ያው ወያኔ መሆኑ አይቀሬ ነው። ለነገሩ ከዚህ በፊትም ለአንድ ወርም ገንዘብ መላኩን አቁሙ ተብሎ ተጠርቶ ያገኘው ሰሚ ጥቂት ነው። በስደት ያለውን ዜጋ ትተን ወደ መካከለኛው ምስራቅ የሚነጉደውን ጭቁን ወይም ሰራተኛ በዚያ ተሰቃይቶ ቤተሰብን ሊታደግ የሄደ መሆኑንም አለመርሳት ያስፈልጋል። የቆጡን አወርድ ብላ የብብቷን ጣለች እንዳይሆንብን ልናደርገው ሊሆን በምንችለው ላይ ብናተኩር የሚመረጥ ይሆናል። እስቲ በወያኔ አየር መንገድ ላይ ማዕቀብ እናድርግና አንድ ቀን በመንገድ አድረን ወይም ዘንድሮ እንደሚባለው አንድ ቀን ሰውተን እንጓዝ። ከዚህ በተያያዘ ወደ ሀገራቸው ሊገቡ የማይችሉና የተከለከሉ ወንድም እህቶች እንዳሉንም አንርሳ። እስቲ ያዜብን እንጀራ ለአፈር እንበልና የወያኔን ወይን ተብዬዎች ጉደር፣ አክሱማይት፣ ራያ ቢራ፣ ዳሸን ወዘተ በአፋችን በጉሮሯችን አናሳልፍም እንበል። የባሰው ደግሞ ከኬንያ እስከ አሜሪካ፣ አውስትራሊያ ለወያኔ ግድብ ገንዘብ ማዋጣቱን እናቆም። አሮጌ መጥረጊያ ጠቀሜታው ትንሽ ነው ስንልም ወያኔ ልምድ ሆኖበትና የተፈጠረበት ጠባይ አልፈቅድ ብሎት ነጋ ጠባ ያው ያሰለቸንን ተንኮል ሲያጠነጥን ቢገኝም በህዝብ በኩል አዳዲስ የትግል ስልቶችን በስራ ላይ ማዋል አስፈላጊ ነው። ዘመን ስለተቀየረ ትግል የተባለውም ይቁም ማለት ሳይሆን የትግል ስልትና አካሄድ ላይ ግን ዘመኑ የሚጠይቀውን ለውጥ ማድረጉ ወሳኝ ይሆናል። ከዚህ በተያያዘ አንዳንዶች የትጥቅ ትግል ዘመኑ አልፎበታል ማለታቸውን እንሰማለን። አንዳንዶች ጽንፈኞች ደግሞ አሜሪካ አይፈቅድምና አያዋጣም የሚሉም አሉ። ከንቱ ልፈፋና አቋም በዓለማችን አሁንም ትጥቅ ትግል የለውጥ መሳሪያና መንገድ መሆኑ እየታየ ነው። የሚከበረውና የሚደመጠው ህዝብ አሜሪካ ውጭ ጉዳይ ሚኒስቴር ተሰልፎና አንዳንዴም ተንበርክኮ አትርሱን ብሎ የሚማጸነው ሳይሆን የባሩዱን ሽታ ለጠላቶቹ እስኪሰነፍጣቸው ድረስ የሚያሸታቸው ነው። ይህን ስልት አቅፎና ይዞ መታገል አሁንም ግዳጅ ሲሆን ለስልጣን ፍርፋሪ መቀራመት ያዋጣናል በሚል በሰላም ብቻ የሚሉን ይዘታቸው ምን እንደሆነ በተለይ ለእኛ ለኢትዮጵያውያን ምስጢር አይደለም። ድረገጾችና የኢንተርኔት ሚዲያ በሚባሉት ሁሉ መገልገል መስፋፋቱ ጠቃሚ መሆኑ ታይቷል። ግልጋሎቱን ለመዝጋት እነ ደብረ ጽዮንና ቻይና ሚሊዮኖች ዶላሮች የሚያወጡት አለ ምክንያት አይደለም። የባጀው የሬዲዮ ስርጭትም ከአሉባልታው ቀንሶ የወንጀለኞች መድረክ መሆኑን አቁሞ የህዝብን አንድነትና ህብረት በሚገነባ መልኩ ድርሻውን ቢወጣ ጠቃሚነቱ ከፍ ይላል። የሙት ከተማ አድማን ጥሪ በ1997 ዓ.ም ተመረጥ የባዕድ ቅጥረኞች የሆኑ ቢያከሽፉትም በአሁኑ የትግል ምዕራፋችን ግን በልዩ ልዩ ከተሞች ውጤትን አስገኝቷል። የወያኔና የበዝባዦችን ንብረቶች ማውደም ሊቀጥል ሊበረታታ የሚገባው የትግል መንገድ ነው። መሳሪያውም እኮ የሀገራችን ንብረት ነውና ከወያኔ ቅጥረኞች ሊቀማም ሊዘረፍም የሚችል ነው። ዝግጅት፣ ስልት፣ ድፍረት የህዝብ መብት የሚከበረው በራሱ በህዝብ ትግል ነው። ማንም ባዕድ ህዝባችንንና አገራችንን ነጻ የሚያወጣ አይሆንም። ለምሳሌ ኢሳይያስ አንቀጽ 39ን በቅርብ ንግግሩ ቢያወግዝም ግንጠላ የሚሉ ኃይሎችን አስተናግዶ ከሀገራችን የአንድነት ትግል እንቅፋቶችን አቅፎ ያለው ሻዕቢያ ራሱ ነው። ባለፉት 26 ዓመታትም ተቃዋሚዎችን ከልብ ረድቶ ውጤታማ ሊሆኑ ከሚችሉበት ደረጃ አልደረሱም ተብሎ ተብሎ የሰለቸ ነው። ይህን ብንልም እርዳታና ድጋፍን ለማግኘት መጣር አስፈላጊ መሆኑን ማቅለል ወይም መቃረን ፍላጎት የለንም፣ ስህተት ይሆናልና። ጠላት ድጋፉን እንዲቀንስ እንዲጠፋ መሟሟት ግዳጃችን ነው። ነገር ግን የውጭ ግንኙነቱ ወይም ድጋፍ የማግኘት ጥረቱ በጋራና በህብረት ለኢትዮጵያ የሚደረግ ሳይሆን ሁሉም በየፊናው ለራሱ ቡድን ድጋፍን የሚፈልግበት ነው። አልፎም ሌላውን ኢትዮጵያዊ ድርጅት ለማሳጣት፣ ለመክሰስ የሬዮት ታፔላ እየሰጠም ለማስጠመድ እየጣረ እንዳለ መታዘባችን አልቀረም። የቆሰለ ውሻ አጥብቆ አይጮህም ነውና ታሪካቸው ቆሸሽ ያሉ ተቃዋሚዎችና ግለሰብ አገር ወዳድ ለመሆን የሚሳናቸው በዚሁ ምክንያት መሆኑ ግልጽ ነው። የኢትዮጵያ ጠላቶች እነዚህን ቡድኖችና መሰል ግለሰቦችን ወደፊት ገፍተው እነ ኢህአፓን ግን ለማግለል ሲወራጩም ቆይተዋል። አሁንም ተሰማርተዋል። ድርጅቱ ያለውን የዓለማችንን ተጨባጭ ሁኔታ ስቶ ሳይሆን የሚጠየቀው ዋጋ ማለትም ለእርዳታቸው ምላሹ ዋጋ አገርን የሚያስከዳ በመሆኑ ነው። ኢህአፓ ለኢትዮጵያ እንጂ ለድርጅታዊ ስልጣንና የበላይነት የታገለ ስላልሆነ እኔ ከተጠቀምኩ አገር ገደል ትግባ የሚለው መስመሩም መርሁም እምነቱም ከቶም ባለመሆኑ የደርግና ወያኔን ቡትቶ ካባ ሊያጠልቅ የሚጠበቅ አይሆንም። አሮጌ መጥረጊያ በሚገባ ቆሻሻን አያጸዳም። አባት አርበኞች ግን ቆራጥነትና ጽናትን ይዘው ሊታገሉ የቻሉና የሚችሉ ናቸው። ካለፈውም ከዘንድሮውም አጣቅሶና ከተጨባጭ ሁኔታው ጋር በተጣጣመ መልክ ትግልን መያዝ መቃኘት አማራጭ የለውም። ይህ ትግልን በተወሰኑ ምርጦች ራሳቸውን ልሂቅና ምሁር ብለው በሚውገረገሩና እንግሊዝኛ በሚችሉ ብቻ የሚካሄድ ሳይሆን የሰፊው ሕዝብን ሙሉ ተሳትፎ የሚጠይቅ ነው። ሀቅ ያለች በድሃ መዳፍ ግን ማንቢያያት ተብሏል። በራሱ ጥረት ትግሉን የጀመረው ህዝብ ትግሉን በጮሌዎቹ እንዳይቀማ ትግሉን መቀጠል፣ ማጧጧፍ፣ መደራጀትና የሚበጁትንም ድርጅቶች ማቀፍ ይኖርበታል። ሜዳው እንታገል እያሉ ጀግናው ሲዋደቅ ትችት ለሚያበዙት የሚሆን አይደለም። ደግመን ደጋግመን እንዳየነው የአፍ ጦረኞችና የምላስ ፋኖች የትግል እንቅፋቶች ናቸው። ሁለተኛ ጥፋት ቆሞ ማንቀላፋት ተብሏልና ነቅቶ አንበላም አሁንስ ብሎ መገኘትን አገር አድን ትግሉ ይጠይቃል። ንቃት፣ ጥራት፣ ጽናት፣ አገር ወዳድነት የምንታገለው አንዱን ዘረኛ ሰው በላ ስርዓት በሌላ ለመተካት ሳይሆን ህዝብ የአገሩ የላቡ የመብቱ ባለቤት ለሚሆንባት ህዝባዊት ኢትዮጵያ ነው። የሀገራችን ሰው ወገን እየተስተዋለ ብሏል። እየተስተዋለ ትግላችን ለኢትዮጵያና ለመላ ህዝቧ ነው። ወያኔ ይውደም፣ ህዝባዊ መንግስት ለኢትዮጵያ።
ናገር መቻጣን ሰሚነው የሌለው አምናው ካልተሻለን ባይነገር ስምነው ለዙፋኑ ነው ወይ ተራራ ይዋጠጥ ነው ቂም በቀልን ሽሮን የሚያዋድደን ማን ነው? ታዲያ አገሬ ሰው አልነበረም ወይ? ታዲያ አገሬ ለሰው መድኃኒቱ ታዲያ አገሬ ምነው ተጨካከን ታዲያ አገሬ አሳቱን መንገዱን አሳቱን መንገዱን አሳቱን መንገዱን አሳቱን መንገዱን አልሰማንም ልንሎይ አላየንም ጭራሽ ከፋፍለውን በአጥር አንዱ ያንዱን አፍራሽ ከላይ ተኳኩለን ውስጣችን ሳያምር ሲዘንብ ያጥብብናል በውሸት ተውበን ለምሰል ተሞሽረን ስንት ጀግና ወጣ ባሳደገች ሀገር እንዴት አንዱን ጠፋል ደቦ የሚያስታርቀን ስንገነባ ብንከርም አንዱን ጡብ ከአንዱ ላይ ተለያይተን ወዴት ያደርሰናል ክፋትን ማስተማር መማማር ቀላል ነው ሰፍሮ የሚያኖረን ፍቅራችን ብቻ ነው ፍቅራችን ብቻ ነው